hello የቴሌቪዥን ደርሶኝ ነበር።
ምንድን ነው የደረሰው?
እኔ እንጃ message ላይ ገብቶ ዘ- ስልሳ አምስት ዘ- ደውሎ ያረጋግጡ ይላል።
ይላል።
እሱ ምን ማለት የሚባሉት ነገር የለም text ብቻ ነው።
congratulation your win ቴ- ዋን ቴሌብር ፍሪ ቴክስት ፎር
ስኬትን ይገባሉ አ?
ፍሪ ስኬትን ይገባሉት አይደለ?
አ አንድ ፍሪ ስኬት ማለት እድሎትን እንዲሞክሩ የሚጠቅሙት ነገር ነው ማለት ነው። ድጋሜ እድሎትን እንዲሞክሩበት ነው።
ኦኬ፣ ኦኬ።
ኮንግራቹሌሽን እኮ እኮ ኮንግራቹሌሽን ቢል ስኬት ተገባሉት
ኮይና ወይ እድል- እድል ነው የሚሰጠው ኮይኑ አደ- አዎ ስኬትን የሰጡት ስኬቱ አንድ መሞከር።
አዎ፣ መሞከሪያ ተጠቅመውበታል። እሱን ምንም ስኬት የሉት አ እሺ እሺ